ይሄኛው ማንበብ አልቻልኩም። በፊት ሰራንኛ ሄደና ጤና ይስጥልኝ። አቶ ገዛኸኝ አዎ፣ አቶ ገዛኝ።
ከአሪፍ ፔ ነው የምደውለው። ደንበኛችን ደውለው መስመሩ ተቋረጠ።
አዎ አ- እንትን ብያለኝ ልኬ ነበር።
እሺ ደንበኛችን እኛ ጋር ያስመዘገቡት ሁለት መቶ ሀያ ብር deposit ነው የነበረው።
አዎ የላኩልን screenshot ኦች ላይ decline እንዳደረገ transaction ኡ ነው የሚያሳየው ደንበኛችን።
እዚህ ላይ ደግሞ ቆርጧላ። ከዚህ ላይ ደግሞ
እሺ እንደዛ ከሆነ የሚልኩልን screenshot ላይ ማለት አዎ።
ያለበት successfully transfer አድርጓል ከ CBE ወደ አሪፍ ፔይ የሚል ነው።
አ- አይልም ታዲያ ይሄ ይላል እኮ።
የተላከው screenshot ላይ እ፣ የስድስት መቶ ብር አለ
እሱም በአሪፍ አዎ እሱ የመቶ ዘጠና ብር እና ሁለት መቶ ሀያ ሁለት ብር ነው። የሁለት መቶ አምስት- ሀያ ሁለት ብሩ ከሆነ እንደዛ የለም ደንበኛችን። ስለዚህ ከ CBE ብር ከተቆረጠ CBE ብር ጋር ይደውሉና እንደሱ አይነት successful ነው ካዝ- ከተባሉ የእሱን screenshot በድጋሚ ያስልኩና እኛ ጋር ይላኩልን። ካልሆነም ደግሞ successful ካልሆነና ከተቀነሰቦት ደግሞ እዛው ላይ እንዲጨመርለት CBE ብርን ያናግሩን።
እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ምሽት ይሁንልዎት።